Hello አሎ ያ ጆኒ እንዴት ነህ?
ማልበል ትዙ ነኝ።
ወይ ትዙ እንዴት ነህ?
ሰላም ነው።
አለሁ። ስደውልህ አታነሳም እኮ።
Yeah ሰዎች እንግዶች ስላሉ አጠገቤ ነው።
እኔ የምልህ የሆነ ጓደኛ ደውሎ ማለት ነው እ?
እ?
የሆነ ጓደኛ አልሽኝ?
ደው- ደውሎልኝ እ፣
እ፣ ስልክ አላነሳለኝም በሰላም ነው ወይ ምናምን አለኝ።
Yeah ሰሞኑን እንትን ስላልሆንኩ የሆነ አንዳንድ ነገር ስላለ ስልክ ማንሳት ምናምን አልፈልግም።
Okay እንደዛ ከሆነ ሰው በሰላም ማግኘት ከሆነች ስላልፈለግኩ ነው።
በቃ አይ በሰላም ነው ልበለው ወይስ ታዲያ ምን ይሻላል?
ማን ነው እሱ አላቅም እኔ አንቺ ጋር ማን- የሚደውለው?
እኔ ማን እንደሆነ ራሱ አላወቅኩትም።
ስም የለውም እንዴ?
እኔ እንጃ እኔ ዮ ዮ ትዝ ቁጥሩ ብዬ ስንት ነው?
ሰባ አራት ቤት ሰባ ስድስት ዜሮ ዘጠኝ Okay።
ሰባ ስድስት ዜሮ አምስት አቶ እንትና ይስሐቅ ነው። አ እሱ ጋር ደግሞ የሆነ ጉዳይ ነበረ።
አርባ ዘጠኝ እኔ አላወቅኩትም። እኔ እንጃ አላወቅኩትም ማን እንደሆነ።
ይስሐቅ ይስሐቅ ነው ይስሐቅ እ፣ ይስሐቅ ማን ያ ነው?
የዛ የወርቁ የተነወን
እኔ አላውቀውም።
የሆነ ስራ ነበረ።
አዎ እና ስራ ተቀጣጥረን ነበር ምናምን አለኝ። ከዛ እኔ እኮ በጣም ጨነቀኝ ታውቃለህ። ለብሩኬ ራሱ ደወልኩለት ተደዋውላችኋል ወይ ብዬ እሱም ከትናንትና ጀምሮ አላነሳለኝ ሲል
Okay በቃ አይ በሰላም ከሆነ በቃ እና በሰላም ነው ልበለው ወይስ በሰላም ነው።
ደውል-
በሰላም ነው። ሰው ማግኘት ስላልፈለገ ነው። እንደዚህ እንደዚህ በዩ ስምህን አልነገርኩትም በዩ ግን በቃ እሺ እሺ እሺ ጆኒ Okay።
እሺ እሺ ቻው እሺ